ጤና ይስጥልኝ አሽቴ ከመኝ ባኮን ደርዶ
ጠዋት ደውዬ ነበረ በመላ ቤት ድሮ አድርጌ አንድ ሺ ሶስት መቶ ብር
ናሉኝ ለመያችን ድምፆት ትንሽ እየተቆራረጠ ነው።
በመላ ቤት ዊድሮ አድርጌ እሺ አንድ ሺ ሶስት መቶ ብር ኮንፈርም ብሎ ቆመ። አልገባም። ሄሎ ሄሎ ሄሎ ሄሎ